ሌላ ሰላም ጤና ይስጥልን። ቴሌቪ ኮከብ ዘጠኝ ሰማንያ አምስት መሰላል ላይ ደውሉ። ስድስት ቁጥር ላይ ለማቋረጥ የሚላለ ኮከብ ዘጠኝ ሰማንያ አምስት መሰላል እኮ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ እና ስድስት ቁጥር ላይ አለ ለማቋረጥ የሚል አቤት ማቋረጥ ፈልገው ነው አይደለ?
አዎ ይቆረጣል እንጂ ሙሉ አረን ሁለት ነበረኝ አንዱን ብቻ ነው የሚቆረጠው።
ግልጽ አልሆነልኝም ሀሳቦት
ሀሳቤ ሁለት ሁለት ነበረ። እኔ ሶስት ደውል ወደ እኔ ይሰማል ደግሞ game ኡን እየተጫወቱ ነበር።
አ ጌሙን እየተጫወቱ ነበር
game ኡን አልተጫወትኩም እኮ እና ምን ሆኖብዎት ነው?
አይ ጥሩ ማሳመሪያ ምናምን ለመቆረጥ ፈልጌ ነው።
እሱ ሌላ ነው፣ ይቅርታ። ይሄ ዘጠኝ ሰማንያ አምስት ነው። ለዘጠኝ ዘጠና አራት ላይ ደውሎ ያሳውቁ
እና በምንድን ነው የሚገናኘው? ጥሪ ማይከል እኮ አይገኝም አበሱ ደጋግሞ ይደውሉ። ይቅርታ፣ ይሄ ሌላ ነው።
አይደለ
አዎ